ሄሎ ሄሎ ሄሎ ሄሎ አቤት አቤት ይሰማል ሰላም ነው ሄሎ ትናንትና ደውዬ ነበረ በሆነ case እና እ እ አዎ ትናንት ደውዬ ነበረ ለሆነ ምክረ ሀሳብ ሄሎ አቤት አቤት ድምፅ የሆነ ያፍናል እ ሄሎ ሄሎ አቤት ይሰማል ይሰማል ትላንት ደውዬ ነበረ እና ከዛ በተጨማሪ አንድ መረጃ ነበረኝ እና በዛ ለማማከር ነበረ እ እ ኡመር ኢብራሂም እባላለሁ እ ትላንት በ real estate ዘርፍ የሆነ እ የሆነ ሽያጭ ገዢ ፈርማል እና ወደ account ያዘዋወራችሁበትን እና